ነው? ሄሎ ሄሎ አቤት።
ሁሉ ስፖርት ነው? ምን ልርዳዎት?
አዎ አዎ።
ምን ልርዳዎት?
እንትኑ ይሄ betting አልገባ ስላለኝ ነበር።
ምን
በው- በውድድሩ እዚህ እንትን ተጭኜ ማለትም ነው የሚወዳደርበትን ማለት ነው።
እም፣
ከዛ አልገባ አለኝ። እንትን ሌላ login ነው የሆነ ነገር ወይስ ምንድን ነው?
እ እ login ሲያደርጉ ነው አልገባ ያሉት?
አዎ ምንድን ነው የሚሉት?
in order to use ምን ብሎ one point seven ምናምን ካለኝ በኋላ ሙሉን ማንበብ አሁን አልቻልኩም፣ ግን እንደዛ ብሎ የሆነ ነገር ይሰጣል።
በቦነስ ለመመደብ ከአንድ ነጥብ ሰባት በላይ የሆኑ odd ኦችን ዘጠኝ እህ።
አስር ጨዋታ
አዎ እንደዛ ነው የምለው።
ከዛ ደግሞ ብሩ ሀምሳ ብር አድርገው መመደብ ይችላሉ ነው እያለ ያለው።
እሺ ግን ማለት አንድ ነጥብ ሰባት ማለት ምን ማለት ነው?
odd ኦቹ እያንዳንዱ የአንዱ ጨዋታ odd የሚሰጠው አለ አይደለ ከስር አዎ የመጨ- መጨረሻ ላይ odd የሚለው አለ።
እሱ ከአንድ ነጥብ ሰባት በላይ መሆን አለበት ነው የሚለው።
እሺ ከዛስ?
ከዛ ዘ- አስር ጨዋታ ይመርጣሉ
እሺ ሲመድቡ በሀምሳ ብር ይመድባሉ ማለት ነው። ከዛ ይመድቡሎታል።
okay አስሩን አስሩን አስሩም ጨዋታ ከአንድ ነጥብ ሰባት በላይ መሆን መሆን አለበት ኦዶቹ።
ኦዶቹ አዎ እሺ ግን ከአስር በላይም መሆን አይችልም፣ በታችም መሆን አይችልም ማለት ነው።
በላይ ከአስር በላይ መሆን ይችላል። አስር እና ከዛ በላይ አሀ እንግዲህ ከታ በታች መሆን አይችልም።
በታች መሆን አይችልም። አዎ
እሺ ግን እኔ እንደዛም አድርጌ እሱን ገብቶኝ እንደዛም ስሞክርም እምቢ ስላለኝ ነበር። accept odd ኦቹ ማመን የ- የመረጠ የመረጡት odd ከአንድ ነጥብ ሰባት በታች ስላለው ነው እምቢ የሚሉት።
okay ከ- በ- በታች የሌለውን እ፣ ከ- ከመረጥኩኝ ይገባል ማለት ነው።
አዎ እሺ አሁን እሞክራለሁ።
እሺ